ሰላም ጤና ይስጥልን ችብችብ።
እሺ እናቴ እንዴት ዋልሽ? ሰላም ነው እግዚአብሔር ይመስገን።
አለን ፍሬህይወት የሚል ነገር እቃ ወጡ ይሆን እንዴ? ዛሬ ይመጣል ብለውኝ ነበረ።
እሺ ሊሎት እስቲ አንዴ ቀስ እሺ ቢሮ አካባቢ ስለሆንኩ ወደ ሰፈር ለመሄድ እሺ።
መነን አካባቢ አዎ መነን አሁን ምን መነን እንዳችሁኛል?
ኮንዶሚኒየም?
አዎ በየቀኑ አዎ፣ ስለመደወል አዎ ይመጣልዎታል።
ምን ዛሬ ወይስ?
አዎ ዛሬ ይመጣልዎታል። ጥቅል ጎመን፣ አቮካዶ ምናምን ያለው አይደለ?
አዎ አዎ የኔ ቆንጆ አዎ ልክ ነሽ።
ይመጣልዎታል። ትንሽ ይጠብቁ።
እሺ ወደ እሺ አዲሴ እሺ እሺ እሺ ማርያም አመሰግናለሁ።
እሺ እሺ